hello hello አቤት ሰላም ጤና ይስጥልን Flintstone Homes እባክዎት ምን ልርዳዎ
እ Flintstone Homes
ተሳስተህ ነው።
ወደ ሰማንያ አንድ ሰማንያ ስምንት አሁን ደውሎት ነበር
እኛ ነን።
እሺ ተውት በቃ ተሳስተዋል
እሺ